አይኖቼ ጭራቦ ደረሰ ሰዓቱ የዘገየሽበት ምን ይሆን ምክንያቱ ምን ይሆን ምክንያቱ አይኖቼ ጭራቦ ደረሰ ሰዓቱ ሰዓቱ ቢደርስ መምጫሽን አስበው አስበው ይጠባበቁሻል አይኖቼ ተርበው እፎይ ባለ ልቤ ፍቅራችን አግኝቼ አግኝቼ ሊያዩሽ ጓጓሉ ተርበው አይኖቼ ናፍቀዋል አይኖቼ አትሰውሪያቸው ትራቡ ትራቡ ሱሶነሽባቸው አይ ናፍቀዋል አይኖቼ አትሰውሪያቸው ትራቡ ትራቡ ሱሶነሽባቸው የዘገየሽበት ምን ይሆን ምክንያቱ ምን ይሆን ምክንያቱ አይኖቼ ተራቦ ደረሰ ሰዓቱ የዘገየሽበት ምንድነው ምክንያቱ ምን ይሆን ምክንያቱ አይኖቼ ተራቦ ደረሰ ሰዓቱ እንዳንቺ የሚናፈቅ ከወዴት ይመጣል ይመጣል ፍቅርሽ ቁም ነገርሽ ልብን ይመስጣል ረሃብ ልማቴ ለእኔ ክብሬ አንቺ ነሽ አንቺ ነሽ ካጠገቤ አትጥፊ ያይኔ ማረፊያ ነሽ ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሱሶነሽባቸው ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሱሶነሽባቸው የዘገየሽበት ምን ይሆን ምክንያቱ ምን ይሆን ምክንያቱ አይኖቼ ተራቦ ደረሰ ሰዓቱ የዘገየሽበት ምን ይሆን ምክንያቱ ምን ይሆን ምክንያቱ አይኖቼ ተራቦ ደረሰ ሰዓቱ ምነው ቀረች ብለው ሲደርስ ሰዓቱ ሰዓቱ አይኖች የተርበው ሲንከራተቱ ብቅ በይላቸው እንዲያዩሽ ፏ ብለው ፏ ብለው አንቺን በመጠበቅ ፈዛል ባትለው ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሱሶነሽባቸው አይ ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሱሶነሽባቸው ተራቡ ተራቡ